ጤና ይስጥልኝ የኢትዮ ሶተሪ ማዕከል ባኮ ምን ልርዶት ትናንትና business class የዱባይ ቲኬት ጠይቄ እመለሳለሁ ብለኸኝ ሂደህ አልተመለስክ
ስደውል አልተነሳልኝም። እሺ ችግር የለ። ለመቼ ነበር ይንገሩ?
August August አምስት ለ- ዛሬ August አራት አይደለ? ለ August ስድስት ስምንት ስምንት ለ August ስምንት
እሺ August ስድስት ከአዲስ ዱባይ business yeah class አዎ
እሺ መመለሻ ለመቼ
መመለሻ ለ August አስራ አምስት ስራ August አስራ አምስት
አለው። እሺ እያየሁ ነው እ እያየሁ ነው አለው።
እሺ እሺ
በ ET ነው አይደል የፈለጉት?
እ በ ET ነው አይደል የፈለጉት?
ምን አልከኝ?
በ ET ነው አይደል የፈለጉት?
ቤቲ ማለት Ethiopian Airlines አዎ አዎ okay